ሄሎ
ሄሎ
ቅድም የዝውውር ታሪክ እምቢ ብሎኝ ነበር ብዬሽ ነበር።
እሺ
ልኬዋለሁ በቴሌግራም።
እሺ ሲሎት እናሳውቆታለን ሲተላለፍሎት።
እ ቴሌግራም ላይ ጠብቁኝ። ሲ- ሲመለስ እንመልስሎታለን።
እንዴ ብዙ ይቆያል እንዴ?
አዎ ትንሽ ይቆያል።
ማለት ለዛሬ ነው ወይስ ቀናት?
እርግጠኛ አይደለንም። እስከ ነገ ግን ይጠብቁ።
እሺ